hello hello፣ ሰላም ነው? ጎስ የገባ መቶ ብር አልሰራም እኮ ምን ነው ችግር?
መቶ ብር deposit የገባ አዎ ከገባ አልመታም። ምን ነው?
አልመጣለትም።
አዎ ጃኬት
hello፣ hello
እሺ፣ ምንድን ነው የሆነበት?
yeah ምንድን ነው ምንድን ነው የሆነበት?
ከቴሌ ብር deposit መቶ ብር ከአልገባም ገና ነው። ምን ችግር?
በ Chapa ነበር የሞከሩት?
አዎ ጃኬት ጃኬት እሺ፣ በ- ከ Chapa ጋር እያወራን ነው።
አይ።
በቅርቡ ይስተካከላል ብለውናል። ትንሽ ጠብቁን። እሺ፣ ይስተካከላል።
o- OK OK